ጤና ይስጥልኝ። ቴስ የበራ መረጃ ማዕከል በኩል የምናፈሩት
ሰላም እንዴት ናችሁ?
ሰላም
እ የላሊበላ የደርሶ መልስ የትኬት ዋጋ ማወቅ ፈልጌ ነበር።
የምን ነበረ ነው? ይቅርታ ላሊበላ ላሊበላ። እሺ ለመቼ ነው የፈለጉት?
ቀጣይ ሳምንት አርብ።
እሺ ጥቂት ታገሱልኝ ይሉት ለአንድ ሰው ነው የፈለጉት?
ለአራት ለአራት ሰው አ ህጻናት አሉበት?
እ እ ህጻናት አሉ?
አይ ያሉ ሁሉም አዋቂዎች?
ኦ
እሺ የመሄጃ ብቻ ነው የፈለጉት ወይስ የደርሶ መልስ?
ደርሶ መልስ
እሺ ስለዚህ መሄጃው ቀጣይ ሳምንት ቅዳሜ ሆኖ መመለሻው
ነው። ቅዳሜ አይደለም አርብ ነው ያልኩክ።
እሺ ቀጣይ ሳምንት አርብ ሄደው እሺ መመለሻው
ማክሰኞ
እሺ አንድ ላይ ከተቀበለ እሺ የሚመጡ ሰዓት አለ
እ የሚመጡ ሰዓት አለ ጠዋት ከሰዓት ወይስ ወደ ማታ ያለ flight ነው ስንት ሰዓት ስንት ሰዓት ላይ ነው ያለው specifically?
አምስት flight ነው ያለው እሺ ጠዋት አስራ ሁለት ሰዓት ከሀያ የሚነሳ አስራ ሁለት ሰዓት ከሰላሳ አምስት አንድ ሰዓት ጠዋት አንድ ሰዓት ከሩብ ሁለት ሰዓት እና አራት ሰዓት ከሩብ እነዚህ ብቻ ናቸው ሌሎቹ ሙሉ ናቸው እ የጠዋቶቹ እ የአስራ ሁለት ሰዓት ከሀያው አንድ stop አለው ጎንደር ላይ የአስራ ሁለት ሰዓት ከሀያ ሰላሳ አምስቱ ሁለት stop ነው ያለው ጎንደር እና ባህር ዳር ላይ የአራት ሰዓት ከሩብ ብቻ ነው non stop ቀጥታ flight ከዚህ ላሊበላ
so የቀጥታውን ነው የሚፈልገው እሺ አ- አራት ሰዓት ላይ ያለው አራት ሰዓት ላይ ያለው እ ስንት ነው price ኡ?
መመለሻው ደግሞ የሚሆነው አ- ከዛ የሚመለሱ ስድስት ሰዓት ነው ሲመለሱ እሺ።
አጠቃላይ ዋጋ የአራት ሰው የደርሶ መልስ ከአዲስ አበባ ላሊበላ ዋጋ ሰላሳ ሁለት ሺህ ስድስት መቶ ዘጠና ሁለት ብር ነው
ሰላሳ ሁለት ሺህ ስድስት መቶ ዘጠና ሁለት ብር ስድስት መቶ ዘጠና ሁለት ብር።
አዎ።
እሺ በቃ መልሼ ልደውልልህ።
እሺ ደውሉልን የምረት ነገር እሺ።
ይኖራል?
እሺ እሺ እሺ ስለደወሉ እናመሰግናለን መልካም ቀን እሺ እሺ መልካም